ኃይለ ጤና ይስጥልን ቅድስት ወይ ቅድስት አመረ ነኝ።
እሺ ሰመረ እሺ እንዴት አደረግሽ? ሰባ አምስት ሆነ ቡልቡላ በሰባ አምስት ነው የሚኬድ ወይስ ከስተመሩ ሎኬሽን ዳቦታ ነው ያስገባው?
ከፒምፒ ለካውቲን ፒምፒ ስለቅ አራት ነጥብ አንድ ኪሎ ሜትር ነው ያሳየኝ። ምንም ማድረግ አልቻልኩም።
ኖርማል ከስተመሩ እኮ እኔም እኮ ሚካኤል ነው የሚያሳይ። ሚካኤል ከሆነ ልክ ነው ሰባ አምስት ነው።
ከፒምፒ ናስ ለካውቲን ቦሌ ቡልቡላ ማለት ነው። ቦሌ ቡልቡላ ነው ቲኑ የሚያሳየኝ ያለው ቦሌ ስለካው ቦሌ አራት ነጥብ ቡልቡላ እንዴትም እንዴትም አራት ነጥብ ምናምን አይመጣም። ቅድስት customer ኡ ያለው ግን ቴዲ ባር ሚካኤል ነው እንደዛ ነው የሚያሳይኝ። እዛ ከሆነ ሄድለታለሁ። ቡልቡላ ግን አልሄድም። ደውልለታለሁ። አሁን ችግር የለውም። ልደውልለትና እደውልልሻለሁ። ቡልቡላ በሞተረኛ እየሄዱ እንዴት ነው ሰባ አምስት የምታስኬዱ? ለማንኛውም ደውልልሻለሁ። ለ customer ኡ ደውልለት።